ጤና ይስጥልኝ የሎቪዛ ሊዲያ ነኝ። ባክዎት ምን አይነት የጉዞ መረጃ ልስጦት?
አብሮ ይስጥልን። ስለ ህንድ ቪዛ ፈልጌ ነበር።
ህንድ ለምንድን ነው መሄድ የፈለጉት ደንበኛችን?
አይ እኔ ለማስታመም ነው የምሄደው፣ ግን already አንድ ሰው ስላለ አስታማሚ ምን አሉኝ ደንበኛችን?
ሰው ለማስታመም ነው የሚሄደው፣ okay እርስዎ ነው ግን መሄድ ተጨማሪ ሰው ነኝ እኔ okay።
ሌላው ሶስተኛ ማለት ነው።
እርስዎ ተጨማሪ ሰው ኖት?
አዎ።
እሺ ደንበኛችን በ- hello hello እየሰማሁሽ ነው።
ይሰማዎታል አዎ፣ ደንበኛችን?
አዎ።
እሺ አንዴ መስመር ላይ ጠብቁ።